ሄሎ
ሄሎ፣ አሁን voucher ብዬ ደወል ተቋርጦብኝ ነው።
ልክ ነው የነገርከኝ ID አላገኘው አልቻልኩም።
አላገኘሁም።
P ሀያ አራት ሰባት ሰባ ሰባት ነው።
አዎ፣
እስቲ ወይ የልጁን ስልክ ትነግረኛል? በ account ኡ ማለት
ያው የልጁን ስልክ ይሄ የምደውልበት ነው። አዎ፣ የተመዘገበውም በዚህ ነው።
ዛሬ ነው አይ ያልከኝ።
ዛሬ ያው ስምንት ሰዓት ላይ ያው
ቮቸር መቶ ብር ነው።
መቶ ብር ነው። አዎ፣ ሄሎ፣ እስቲ ኮዱን ንገረኝ። ፒ
ሀያ አራት ፒ ሀያ አራት
ሰባት ሰባ ሰባት
እስቲ voucher ኮዱን ትልኩልናላችሁ ቴሌግራም ላይ screenshot አድርገ ወይ ፎቶ አንስታ
ማግኘት ይቻላል። እንዲ የጣ እንትኑን ይሄ የምትሰጡት እንትን አለ አይደል? voucher code የ- ለምን በወረቀት ጽፈን ሰጠ ነው እዛ ላይ ያለው ሳይ- ሳይጠፋ አይቀርም። መልሶ ማግኘት ይቻላል። voucher ኮዶችን አዎ ማግኘት ይችላል። account history ላይ ገብቶ ምን ውስጥ ምን ውስጥ ገብቶ account history ውስጥ ገብቶ voucher history ሊያገኛል።
እሺ፣ account history ብዬ voucher history voucher history አዎ፣ እዛ ውስጥ ያው እኔ setting ውስጥ ነው?
ማግኘት አልቻልኩም።
set setting ውስጥ እሺ፣ አዎ
እሺ